ሄሎ
አሎ
ሰላም ጤና ይስጥልኝ። ቴሌቪዥን
አብሮ ይስጥልን። እኔ ስጫወት ነበር እና ምንም ጥያቄና መልስ የሚመላለስበት በዚህ ነው።
ሄሎ ጥያቄና መልስ የሚጫወቱት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ድሉን ይሞክሩና ጥያቄና መልስ አለ መርጠው
ለመዝገብ ለታየ ሁለት ብር ነው።
አ ዕለታዊ ሁለት ብር ሳምንታዊ አስር ብር
እሺ በቃ ኮከብ ዘጠኝ
ሰማንያ አምስት መሰላል ይሄ የምደውል ነው።
አ ደውለው የሚደውሉ
እሺ እሺ ግልጽ ሆናል።
እሺ